ጤና ይስጥልኝ ሁሉ ስፖርት በኮ ምን ልርዳዎት
ብር አስገብቼ pending ሆነብኝ በአሪፍ ፔ በሚባለው
እሺ ከቴሌብር የተላከለት message አለ
ከቴሌብር አልተላከልኝም pending ነው የሚል ስገባ ማለት ነው እንትኑ ጋር transaction ኡ ጋር አልተቆረጠበትም ከቴሌብር ከቴሌብርማ ተቆርጦብኛል እዛ ውስጥ ደግሞ አልተጻፈልኝ pending ነው የሚል አራተኛ ቀኑ ነው ዛሬ አቤት ከቴሌብር የተላከለት ሜሴጅ አለ አይደል
እስኪ ቆይ ተካሪ ልደውል
እሺ